ይስጥልኝ ዋሽንግተን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ነው። መች ነው ከትላንት ወደ እናንተ ጋር CT scan ተነስታ ነበር ባለቤቴ።
እሺ
ውጤቱ ላይ MRI check ትደረግ የሚል ነገር የጻፈው ማነው? ዶክተር ይልማ ነው ማነው?
እሺ እሱ ባለው መሰረት ደግሞ MRI ስጠይቅ MRI የለም በዛ እና ለምሮ ማግኘት ነው የምንችለው እሱ
እስኪ እ፣ ስልክ ልስጥዎት ሌላ ስልክ ደስ ይለኛል። ነሽ ዜሮ ዘጠኝ ሰማንያ ዘጠኝ ይሄ የላከልን ነው እንትን የላከ ውጤት የተላከበት አይ አይደለም ሌላ ነው።
እሺ ንገሪኝ በቃ ሌላ መስሎኝ። እሺ ዜሮ ዘጠኝ ሰማንያ ዘጠኝ እ ሀያ ሁለት እ ሰማንያ ስድስት ሰማንያ ስድስት ሀያ ሁለት ሰማንያ ስድስት ሰማንያ ስድስት አዎ እሺ thank